ሄሎ
ሄሎ ወይ ሰላም እንዴት ነሽ?
ሀሴት ነኝ።
እሺ ሀሴት፣ እኔ ስልካችሁ ምንም እየተሰማን አይደለም ዛሬ።
ያ connection ያስቸግራል። ለዛ ነው እሺ ስልሳ ሶስት ሀያ አንድ ስልሳ ሶስት ሀያ አንድ እሺ
pin አድርጊልኝ። ከሰመሩ ያለ ወደ እንትን ወደ የወሎ ሰፈር አዲስ አስፋልት እዛ ጋ ነው ያለ የሚለው ግን አትላስ ጋ ነው እንትን እሺ። ስለዚህ customer ላስጠይቅና ሲመልሱልኝ pin አደርግልሃለሁ። አንተ አድርስለት እስከዛ።
እኔ እየሄድኩ ነው ያለሁት። ካደረስኩት በኋላ ነው የሚጨመርልኝ። ለዛ እኮ ነው እኔ ችግር የለውም።
የምጠበቀው። እሺ ከቻልክ አስጠኞች ቶሎ ይኸው እየሄድኩ ነው።
የት ነኝ ያለ አዲሱ አስፋልት አዎ አዲስ አስፋልት ወይ የኡራኤል አልፎ አዲስ አስፋልት ወደ ወሎ ሰፈር የሚወስደው
እሺ እሺ እሺ ፍቃዱ ቻው